አልሱ አልሱ
Hello፣ እስኪ ስልክሽን flash አብርኝ። Hello፣ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
ዘላለም የጭነት አገልግሎት አዎ፣ ከ We Plus Solution ድርጅት ነው የምደውለው።
እሺ፣ እሺ፣ We Plus Solution Provider ላይ አገልግሎት ለመስጠት ተመዝግበው ነበር እሺ፣ እና አሁን ላይ አገልግሎት መስጠት ስለጀመርን ያለምንም እሺ።
ወጪ ከተጠቃሚዎቹና ከደንበኞቹ ጋር መገናኘት እንደሚችሉ ልንነግሮት ነው የደወልነው።
Okay። እሱ ነገር application ነበረዋ።
አዎ application ነው።
እሺ፣ እ፣ ተጠቃሚዎች ገብተው እሺ።
order ማድረግ ይችላሉ እሺ፣ ከ application ኑ ላይ። እንዲሁም አንተም order መቀበል ትችላለህ።
Okay፣ እሺ፣ እሺ፣ እ፣ ከዛ በተጨማሪ We Plus Solution User የሚል መተግበሪያም አለ፣ ሌላ application። እሱ ላይ እሺ።
በመግባት እ፣ የእናንተ የምትሰጡትን አገልግሎት መመልከት ትችላለህ። እ፣ እሺ።
ሌሎችም አሉ።
I think የትራን የሆነ ጊዜ ስመቶ እያስመዘገበኝ ይመስለኛል። እስኪ check አደርገዋለሁ፣ እስኪ application check check አደርገዋለሁ።
password ምረስት ከሆነ እ፣ password አዎ፣ በእኛ አይ check most probably ማድረግ ምረሰው ይመስለኛል።
Okay እንደዛ ከሆነ ስልክ ቁጥር ልስጥህና ከጠፋብህ በዚህ ደውለህ መጠየቅ ትችላለህ። ዜሮ ዘጠኝ ሰባት በቃ ስምንት text ማድረግ እችላለሁ። አሁን እስክሪብቶ ምንም ነገር ስላለ እስኩ ይዤ ላይ ይቻላል ይቻላል።
እሺ፣ እሺ፣ እሺ እሺ መልካም የስራ ቀን አመሰግናለሁ።
ይሆንልህ።
እሺ።